ሄሎ
ሄሎ አቤት
ከ TikTok ላይ ነበር ስልካችሁን የወሰድኩት እሺ
እና የሆነ መኪና አይቼ ነው ምን አይነት five L ያለጠፈ አዎ አለ
ባንክ ስንት ነው የሚመቻቸው? ባንክ እናመቻቻለን ብላችኋል።
ባንክ እስከ አንድ ሚሊዮን ብር
እ ዋጋው ስንት ነው?
ሰላሳ ስምንት
ሰላሳ ስምንት አዎ ተወደደ።
አዎ ያ- ያለጠፈ ነው
okay በቃ እሺ፣ መልሼ እደውላለሁ።
እሺ እሺ